hello hello አይ
ሰላም ጤና ይስጥልን። ቴሌ ነው እግዚአብሔር ይመስገን ሰላም ነኝ።
አለን። ምን ልርዳ እ ምን ልርዳዎት?
ይሄ message ምን አይነት ልክ ነው?
አዎ message ኡ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉት።
ይሄት ግን
ቴሌቪዥን ጌም
ሚለው እሱ process ምን አይነት ነው?
hello አይ ይሄ process ምን ይሄ አይነት
እኮ game ኦችን ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና እህ
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣሉታል። እርስዎ game ኦችን መርጠው መጫወት
እሺ